Um,
ሄሎ
ሄሎ፣ ጤና ይስጥልን።
ሰላም ሰላም ነው?
ዳዊት መስቀል እ እቃ አዘን ነበረ መጥቶልናል። የቀረውና አርባ ሮማት ሄሎ ሄሎ
የት የት ነበር?
ሄሎ አይ ሄሎ ሄሎ ሄሎ ሄሎ አይማ ሄሎ ሄሎ